hello hello ቡሽራ፣ ወይ ምሩት፣ እንዴት ዋልክ?
አሎ ሰላም ነህ?
አለን። እሺ ከቻፓ side ነው እ፣ ቻፖች ናቸው እንትን ያሉ ቴሌ ብር አልተከፈተም በዚህ account ያሉ።
አይ ቴሌ ብርም ቴሌም check አድርገን ነው አልተከፈተም። pending ሆኖ ነው ብሩ ያለ።
OK ቴሌ ብርም እኔ አልከፈተም።
አውርቻታለሁ። እንደዚህ አይነት እንትን ቴሌግራም የላትም text አትመልስም። የሆነች ልጅ ሴትዮ ነገር ናት። በስልክ እኔ በስልክ ደግሞ ሲያወራት ለማጭበርበር እንትን ምን ነው የመሰላት ያለ
ኦኬ እሺ ቻፓ ምን አሉ ከዛ?
ቻፓዎች ቤት ቤቶች ወደ እኛም እንትን መጻፍ አለባቸው ማምለከቻ። ከዛ ቤት ቤት ከጻፈ ቴሌብር ደግሞ ቻፓ ወደ እኛ ማምለ እንትን ማ- ከ- የእኛ ከስተመር ነው በዚህ ቁጥር በትተን ያስገባ ብሎ ኦ፣ ቴሌብር ቻፓ መጻፍ አለበት አለ። ቻፓዎች ደግሞ እ፣ ቤት ቤት ይሄ customer የእኛ ነው የሚጠቀመው ቁጥር ይሄ ነው በዚህ ስህተት ነው የተላለፈ የሚለው ወደ እኛ መጻፍ አለበት ነው ያሉት።
እሺ እሺ በቃ እሺ ላለቅ ያሳውቅ ያሳውቃለሁ።
እሺ።
አሁን እሺ